ጤና ይስጥልን። ቢዚ ኢትዮጵያ የደነኛ ባንኩ ተመልርዶ
ጤና ይስጥልን። ጤና ይስጥልን። ኢትዮጵያ ቴሌኮም
ምን አሉኝ ደንበኛችን?
ሲስተር
አቤት
በሳይ ላይ ማነው የለም ሶማሌ የለም ቋንቋ እ ሶማሊኛ የለም ደንበኛችን።
ምናት
ሶማሊኛ ቋንቋ መናገር የሚችል ሰው የለም።
ሰው የለም።
አዎ አይ እሺ ብሪዮት አለኝ ብሩ ብሩ ፀሐይ ማ- ማ- ማነው ሰፋሪኮም ያ- እም- ያስገባል የለም ምንድን ነው የጠፋ ብሩ
ይቅርታ ደንበኛችን፣ ሶማሊኛ ቋንቋ መናገር የሚችል ሰው የለም። አማርኛ ቋንቋ የሚችል ሰው ካለ ያገናኙ።
እሺ እሺ በራስ ደውላለኝ አማርኛ የምችል ያስፈልጋል።
እሺ እሺ ደንበኛች፣ ሌላ ምረዳዎች ነገር አለ?
አዎ አዎ አዎ እሺ አዎ